ሰላም እንዴት ነሽ?
ሰላም
እንትን ፈልጌ ነበር የሆነ መረጃ scholarship እንዴት apply እንደማደርግ የምን ሀገር ነው?
የካናዳ
የካናዳን scholarship ለማግኘት fully funded ነው የፈለጉት? እሺ እንትን ነው official website አላቸው። የካናዳ foreigner ኦችን ሊቀበሉበት የሚችሉበት ትምህርት ቤት አላቸው። international student ኦች የሚቀበሉበት ማለት ነው።
ኦኬ